ጤና ይስጥልኝ። ኮምልድረስ ጤና ይስጥልኝ። አይ information ለመጠየቅ ነው። እንትኑ እየሰራ አይደለም እና የእናንተ የሁሉ ስፖርት ጊዜያዊ ነው ወይስ ምን ነበር ያስቸገሩት? deposit deposit ኣ እየሰራ አይደለም?
technical ችግር አጋጥሞ ነው፣ ይስተካከላል። በትዕግስት ይጠብቁ።
እንትኑ ሳ ሄሎ ካሽ ይሰራል? በሄሎ ካሽ deposit ይደረጋል?
አዎ ሄሎ ካሽ ይሰራል።
ይሳ ቴሌብር ነው ችግሩ የሆነው ማለት ነው።
አዎ አዎ
ስለዚህ ይሰራል እንጠብቅ ወይስ
አዎ።
በሄሎ ካሽ በቅርብ አይ።
የሚስተካከል ነው?
አዎ ይሰራል።
አይቻልም።
በትዕግስት ይጠብቁ። ሄሎ ካሽ ካሉት ግን በሄሎ ካሽ መጠቀም ይችላሉ።
okay በቃ በሄሎ ካሽ ከዛ እንጠቀማል።
እሺ አዎ ማውጣትም ማስገባትም ይቻላል በዛ አይደል?
አዎ እሺ አመሰግናለሁ።
ማውጣት አይችሉም፣ ማስገባት ነው የሚችሉት። ማውጣት ሲፈልጉ መ- ይደውሉልን።
አሀ ማውጣት
withdraw ማድረግ ከፈለጉ ይደውሉልን።
okay እሺ እሺ እሺ